አቤት ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ተቋረጠ እ ተቋርጦ ነው እና ኔትወርክ ነው።
ምንድን ነው የተበላሸቦት? ደንበኛ የተበላሸውን connector ኡ ንገሩኝ። draft machine connector ኡ መገጣጠሚያ እቺ angle ነገር አለች አለ
እሺ፣ እሷ እሺ።
ተሰብራለች። አ- እሷ ወደ ተሰብራለች።
በርሜሉ የሚገጥመው ነው። ወደ በርሜሉ የሚገጥመው ነው።
አይደለም አይደ- አይደለም፣ መቅጃው ወደ መግጃው የሚወጣበት መንገድ
መቅጃዋ፣ መጨ- መጨመሪያዋ፣ መቀነሻዋ
መውጫ መውጫ እሱ አይደለም እሱ አይደለም። ውስጥ እሺ።
አሁን በፍሪጁ ውስጥ ወጣው ወደ መቅጃው የሚወጣ
ምንድን እ እሺ መቅጃ ወደ መቅጃው አካባቢ ነው የተሰበረ ያለው።
አዎ አዎ፣ አዎ። ከፍሪጁ በላይ በኩል ማለት ነው።
draft machine ነው አይደለ?
አዎ ድረስ የተበላሸው ማለት ነው። አዎ cooler ነው cooler፣ አዎ cooler እሺ።
አዲሱ ቤተሰብ- cooler ነው።
የተሰበረው ነገር ይነግሩኛል? ይቅርታ።
ምን ነበር ያልሽው? connector connector
dispenser ነው connector?
connector
እ፣ ከበረ- በረዶ ከማሽኑ አጠገብ ነው ወይስ ገመድ አይደለም ነገር ማለት ነው። ውጪው ከ- ከመ- እንትን ውጪው ከክዳኑ ውጪ ነው።
እኮ ከመቅጃው አካባቢ ነው የተሰበረው ያለ።
አ- አይደለም ከፍሪጁ ጭን- በላይ ከፍሪጁ በላይ
connector ነው የሚባለው ወ- ስሙ አዎ የተሰበረው።
ያለኝ እንደዛ- ጽድ- ጽዳቱ ያለኝ እንደዛ ነው። አልገጥም ብሎኝ ምን አለኝ ብሎ አ
ሰሟታል።
አዎ እ- የሚያጸዳው ልጅ እንደና ያለ አዋሽ ሐውልት ብናት ሁለት ሰዓት አንድ አዋሽ ሐውልት መጣ ሄሎ